hello ወይዬማ
አቤት support አደረገሽ
አይ አላደረገኝም ኧረ እንትን ምንድን ነው የሆነ ነገር ተቋረጠ ራሱ ተዘጋ press one ምናምን ነገር ስለኝ እያለች ነበር ምን press one press one press two ንኪ እያለች ነበረ እንትኗ እሺ
እኮ እንደዛ ስነካ በቃ ራሱ አይ ተዘጋ በእኔ ስልክ ደውይልኝ ብሎሻል ደውይለት በዛው ቁጥር support ያደርግሻል እሺ ሰማንያ ስምንቱ ማለት ነው አዎ አዎ እሺ እናቴ እሺ